Ella.
የመስለም ጊዜ ኢትዮጵያ የደህንነት ወቅት ምልዶ መድራት ማሽን ተባለ
ደንበኛችን ድምፆ ሲቆራረጥ አጫጫታ ቦታ ነው መሰለኝ።
እንትን ማሽን ተባላሽቶት ነው።
እሺ የቢዚ አይዶትን ንገሩኝና ልመዝግብሎት።
እሺ አስራ አንድ ሀያ ሶስት
ደንበኛች አስራ አንድ ሀያ ሶስት ዘጠኝ
እንግዲህ ምስል ላይ ይጠብቋል።
እሺ
መስመሪያ ነው ደንበኛችን
እ
ይሰማዎታል።
አዎ ይስማሽ
የድርጅቱ ስም እንደሚባለው
ና ገኒ ቁርስ ቤት አዎ